ወይ አትፍራኝ እንዴት ነህ
ይሰማል
ይሰማል ወይ hello እና አቤት
እሺ ምንድን ነበር ይቅርታ ቆይ
ከምን ነበር የምትደውልኝ ከቢዩ ነው ዛሬ አዎ ከቢዩ ነው የምደውልልህ ለምንድን ነው በቴሌግራም ላይ የማይመልሱልኝ ችግር አለባቸው እንዴ?
አዎ በጣም ስራ ስለበዛብን ነው እሺ እና አሁን ዝግ ናቸው ሬስቶራንት እርግጠኛ ነህ
ዝግ ናቸው ደርሼ ደብሮኛል እንደተመልሼ የሄድኩኝ ብመ- ብጽፍላችሁ ምን ብላችሁ የምመልስልኝ ሰው የለም እሺ እሺ